አቤት እመቤቴ ይኸውል hello አቤት አልቆልሻል እሺ አልቋል አዎ የሰጠንሽ መረካከቢያ ፎርም አለ አይደለ አዎ መረካከቢያ ፎርምሽን ይዘሻል እንዳትረሽ ድንገት የ copy copy አይታይም እንዳይልሽ document እንዳትመላለሽ ውክልናሽንም original ያዙ መታወቂያሽንም ንግድ ፍቃድም ይዘሽ ነይ እሺ ለማንኛውም እሺ እሺ እንዳትለፊ እሺ ፎርሟን እንዳትረሻት አደራ እሺ ምሳ ሰዓት ስንት ሰዓት ነው የምትገቡት ስድስት ተኩል እንወጣለን ሰባት ተኩል እንገባለን እሺ እሺ እሺ ማ ቻው እሺ ቻው እሺ